ሄሎ ሄሎ አቤት ጤና ይስጥልኝ።
እግዚአብሔር ይመስገን።
ከዊፕላስ ሶሉሽን ነበር የደወልኩት።
እሺ፣
ባለፈው ዊፕላስ app ላይ ተመዝግባችሁ ነበር አይደለ?
አዎ፣ አዎ። እና አሁን የተመዘገቡትን active እያደረግን ስለሆነ system ላይ የሚሞሉ አንዳንድ ነገሮችን እንጠይቅሽ ነበር።
እንትኑ application እኮ ሙሉ ለሙሉ አልወረደም።
ም- ማለት ከወረደ በኋላ ም- አልከፈተም ወይስ እንዴት ነው?
አልከፈተም። አዎ፣
ይሄ permission ምናምን የምጠይቅበትን on አረጋችሁ ወይም allow አረጋችሁ?
እኔ እንጃ አላወቅኩኝም እናቴ። ከዛ በኋላ እኔ አላየሁትም እውነት ለመናገር።
Okay። አሁን check ማድረግ ትችያለሽ።
መልካም። እሺ፣ ምንድን ነው የምጠይቅኝ ጥያቄ?
እ፣ የድርጅታችሁ ስም ምን ነበር?
ብሩክ mobile accessory።
ብሩክ mobile accessory።
አዎ፣
እ፣ እሺ። አድራሻ
መርካቶ ስኬት ህንጻ፣
መርካቶ
ስኬት ህንጻ እ፣ ስኬት አንደኛ ፎቅ አንድ መቶ ሀያ አምስት
እሺ ሙሉ ስምሽን ያንቺን ጽጌሬዳ
ጽጌረዳ ማን አጥናፉ።
ምን አልሽኝ?
ጽጌሬዳ አጥናፉ።
ጥናፉ። እሺ ስልክ ይሄንን ነው የምትጠቀሙት? customer የሚያገኛችሁ በዚህ ነው?
አዎ፣ እሺ የስራ ቀናችሁ እስከ መች እስከ መች ነው?
ከሰኞ እስከ ቅዳሜ ሰዓቱ
ከሁለት ተኩል እስከ አስራ አንድ ሰዓት ተኩል።
ከሁለት ተኩል እስከ አስራ አንድ ሰዓት ተኩል። እሺ ሎጎ አላችሁ የድርጅት
ማስታወቂያ ሎጎ? አዎ ሎጎ
አይ ሎጎ የለንም።
የለም።
አዎ እሺ license ወይም ደግሞ የቀበሌ ማስታወቂያ ልትልኩልኝ ትችያለሽ?
ምን license ወይም የቀበሌ ማስታወቂያ በቴሌግራም ልትልክልኝ ትችያለሽ?
እስኪ እሞክራለሁ።
እሺ አሁን text እልክልሻለሁ። በዛ ቁጥር ትልክልኛለሽ።
መልካም እሺ አመሰግናለሁ። መልካም ቀን።
አሜን። ለሁላችንም እሺ